ኃይለ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
ዶንኪ ቲዩብ ነው። አራተኛው ዙሪያ ወጌሻ ምዝገባ
ለመመስገን ነበር። እናት ስሞትን መልበል ያሬድ
ያሬድ ማን አንተ ነህ።
ስልኮትን አንዴ ንገሩኝ።
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ እሺ ዜሮ ዜሮ እ
ሀያ ስድስት ሰላሳ ስንት ሰባ ስድስት ሰላሳ ሰባ ስድስት ሰላሳ አ፣ አድራሻው የት ነው?
አዲስ አበባ
እሺ የት አካባቢ? ስንት ነው ያለብኝ?
ፒያሳ አካባቢ ፒያሳ። እሺ
ስለዚህ ያለውን ነገሮች ትነግሪኛለሽ? ሰኞ ነው።
እሺ እነግሮታለሁ። ቆይ አንዴ እሺ።
ፒያሳ ነው ያሉኝ ቦታው።
አ፣
okay ማስታወቂያችን በምንድን ነው ያዩት?
በቲክቶክ ነው መጀመሪያ እሸቱ ላይ ያሉት።
okay ደስ ይላል። ቆይ እ፣
okay በአካል ነው መማር የሚፈልጉት?
እና ይቻላል።
okay እሺ ሌላ በምን አለ? በምን online class አለ።
ልክ በየትኛው ነው ለኔ የሚሻለው? በአካል ነው።
የት አካባቢ ነው? ፒያሳ አይደለም?
አ፣ የሚችሉ ከሆነ እኛ ሀያት ነው የምንሰጠው። ሀያት አደባባዩ ጋር ማለት ነው።
አደባባይ አያት አደባባይ ተስፎ ሞል ማለት ነው። ስልጠናው የሚቆየው ለሶስት ወር ነው። በሳምንት ሶስት ቀን ነው የሚሆነው።
እሺ።
ሰኞ፣ ሮብ፣ አርብ ወይም ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ሰዓት ተኩል እስከ ምሽት አንድ ሰዓት ተኩል ድረስ ነው። በአካል ያው ኮሜዲያን እሸቱ ራሱ የዩቲዩብ ሙሉ ስልጠናው የሚሰጣችሁ እሱ ነው።
እ፣ በዛውም የስብዕና ግንባታ class ኦች ይኖሩናል። እ፣ class የሚጀምረው የካቲት ሀያ አምስት የፊታችን ሰኞ ነው ከቀኑ ስድስት ሰዓት ላይ የመክፈቻ ፕሮግራም ይኖራቸዋል ማለት ነው። የክፍያ መንገዱ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምትወስዱት credit hour ሀያ credit hour ነው ለሶስት ወር አጠቃላይ አስራ አምስት ሺህ ብር ማለት ነው። እ፣ አሁን ግን እስከ ሰኞ ስድስት ሰዓት ድረስ ለሚከፍሉ ተማሪዎቻችን ከአስራ አምስት ሺህ ብሩ ላይ የሰላሳ አራት percent discount አድርገናል። እስከ ሰኞ ስድስት ሰዓት ብቻ ማለት ነው።
okay። እሺ።
አስር ሺህ ብር ወደ አስር ሺህ ብር ይወርዳል ማለት ነው። ይሄ ለኦንላይንም ለፊዚካልም ነው።
ያው ነው ዋጋው።
ያው ግን እስከ ሰኞ ስድስት ሰዓት ብቻ ነው የሚቆየው።
አሁን እኔ ፒያሳ እዛ በየቀኑ ማለት ርቀት ስለሚኖረው ኦንላይንም ይችላሉ። ኦንላይን ያው በኢሜይሎት ቪዲዮዎችን እንልካለን። በሳምንት አንድ ቀን ደግሞ የ Google meeting ይኖራችኋል ከኮሜዲያን እሸቱ ጋር ጥያቄዎቻችሁን ምናምን የምትመልሱበት ያው assignment ቪዲዮ ትሰራላችሁ። መመረቂያ ቪዲዮ ይኖራል። ሰርተፍኬት እንሰጣለን ማለት ነው።
okay፣ እሺ። መልሼ መደወል ማሳ እንትን ማለት ይችላሉ። አዎ ሲወስኑ ይንገሩን።
ይችላል።
account እንልክሎታለን።
ምንም ችግር። እሺ፣ እደውላለሁ።
እሺ ቴንኪዩ።
እሺ።